ጤና ይስጥልኝ ሙሉ ስፖርት ባኮ መለዶ
ትላንት የተሳካ ትኬት ነበር እና እስካሁን ግን ክፍያ ወደ አካውንቴ አልገባም።
ወደ account ያልገባም wallet አዎ፣ ውስጥ ሁሉም- ይሰራል?
አዎ wallet ውስጥ ብሩ አልገባም።
እሺ የትኬት ቁጥሮትን ይንገሩኝ።
እሺ ስልሳ ሁለት ሀያ ስድስት
እሺ
ሰላሳ ሶስት እሺ ሀያ ስምንት ሰባ ዘጠኝ በምንድን ነበረ የተቆረጠ? በኦንላይን አዎ ኦንላይን ነው ኦንላይን
እሺ ልድገምልዎት ቁጥሩን ስልሳ ሁለት ሀያ ስድስት ሰላሳ ሶስት ሀያ ስምንት ሰባ ዘጠኝ አዎ አዎ
እሺ አስተላልፌልዎታለሁ።
እሺ thank you